ጤና ይስጥልኝ። ሰላሙን ሰላሙን
ሄሎ
ጤና ይስጥልኝ። ሰላሙን
ሄሎ ሄሎ፣ አይሰማም?
ወይ ሰላሙን
ወይ ወይ
ከ Wit Plus Solution ነው የምደውለው።
እ አሽከርካሪ ነው ከ Wit Plus ነው የምደውለው።
አስቱካ
Wit Plus Solu አሽከርካሪ ነው አሽከርካሪ ነው
እ አሽከርካሪ ነው
ምን
አሽከርካሪ ነው።
ምን ነሽ? አልሰማም እኮ እኔ።
እሺ አሽከርካሪ ነው ወይ?
አይ
እሺ የስልኮ ባለቤት ነው?
አዎ፣ እኔ የስልክ ባለቤት ነው።
በቃ እሺ መልሼ እደውላለሁ።
ከየት ልጄ ነው
እ ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
እ
መልሼ እደውላለሁ።
እሺ